ጤና ይስጥልኝ። ሁሉ ስፖርት በምን ልርዳዎት።
ጤና ይስጥልኝ። የኔ ልጅ ሰላም ነው?
እግዚአብሔር ይመስገን።
እንትን ሁለት ሺህ ብር withdraw አድርጌ ነበረ ከሁሉ ስፖርት አካውንቴ
እህም።
ወደ ማ- ወደ ቴሌብር ማለት ነው። ወደ ቴሌብር አልገባም?
አላስገባውም። አዎ አልገባም።
እሺ፣ ከ transaction ከ- history ው?
እ? እ?
transaction history ላይ ይግቡና የሁሉ ስፖርት ያስተላለፉበትን screenshot አድርገው ቴሌግራም ላይ ይላኩልን።
okay transaction history የሚል አለ።
አዎ ሚላለ more የሚለው ላይ
አሀ ሁሉ ስፖርት ጋር okay።
አዎ እዛ ላይ እሺ፣ ሲገቡ አመሰግናለሁ።
transaction history ያገኛሉ። በቴሌግራም ነው የሚልኩልን። ቴሌግራማችን ደግሞ የጥያቄ ምልክት ዋጋ አለሉት።
እሺ፣ እሺ፣ thank you። እሺ።
እሺ